አቤት አለ
Hello
Hello አቤት ሰላም፣ እንዴት ነህ?
አለን አለን።
አመሰግናለሁ። ፍሬው ነው የገባ ቅድም ደውላችሁ ነበረ።
ምን አልሽኝ?
ፍሬው ከማዕከል እሺ ሰላም ነው?
አለው ይመስገን። አሁን ተስተካከለላችሁ? እስኪ check አድርገው በ QR scan አድርገህ ምናምን።
ይሄ ቴሌ- ቴሌብሩ ነው?
አዎ ቴሌ ብሩ አሁን ደውዬላቸው ነበረ።
እስኪ ቆይ ላገ- እሺ ላገናኝሽ። ቆይ ቴሌብሩ እሺ access የለንም data video ላይ መግባት አለ
ከማዕከል Hello
Hello፣ እናት እንዴት ነሽ?
ወይዬ እንዴት ነሽ?
አሁንስ አልተስተካከለም? እስኪ check አድርጊ።
እስኪ ቆይ አንድ ሰው አሁን ልናስከፍል ነው። ትንሽ ደቂቃ። አሁን ቅድም የደወለበትን ነው ወይስ የሰጠሽን ስልክ ነው ያስገባሽ?
በዘጠና ዘጠና አምስቱ የሚሰራው ማለት ነው።
ዘጠና አምስት አሁን- ማለት አዎ፣ የራሳቸው አይደል?
አዎ OK።
በ USSD ነው ወይስ በ QR ነው scan አድርገው እንትን የሚሉት?
በዩኤስኤስዲም በኪዋርም እየከፈለ ነው ሰው አዎ፣ ማለት ነገር ግን አሁን አንድ ሰው በ USSD ያስከፍላለች።
እሺ፣ ሌሎቹ ግን በ QR ነው።
አዎ በ QR ም የሚከፍል ሰው አለ።
አዎ፣ እንደዛም ሆኖ ግን message ኡ ወደዛ ወደ በፊቱ cashier ነው ያልኩኝ አይደለ?
አዎ ወደ በፊቱ cashier ነው ሲገባ የነበረው።
በቃ check አድርጊውና እንትን ካላለ የዋሌ ስልክ አለሽ አይደል?
የዋሌ ስልክ አለኝ። አዎ ዋሌ ጋር ደውል።
አዎ፣ check አድርገውና ትደውልልኝ ስላለኝ ነው። አሁን check እሺ አድርጊውና እሺ እሺ እደውላለሁ። እሺ እሺ፣ እሺ።
Thank you